ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሊንክሶ ነው ምንድነው የምንለርደውት?
ደውዬ ነበርና የጋርጊዜ ሰጥቶኝ ነበር ማለት ነው።
ምን አሉኝ?
አ- ቅድም ደውዬ ነበረ እሺ እሺ።
እና የጋርጊውን ስልክ ሰጥቶኝ ነበረ ግን አይሰራም።
የገርጂ ስልክ እ፣
እ፣ ምንድ- ምንድን ነበር የፈለጉት?
እንትን ሶፋይናንስ ፈልጌ ነበረ ማስተላለፍ ሶፋይናንስ ነበረኝም
እሺ በሁለቱም ሞከሩት። እ፣ ሀምሳ ሀምሳ እና ሀምሳ ሁለት ነው።
ቅድም የሰጠሽኝ ቁጥር እኔ አልነበርኩም ግን እ፣ ሀምሳ ሀምሳ እና ሀምሳ ሁለት ነው ስልክ ቁጥሩ አዎ፣ መጨረሻ።
በሱ ደወል የልጁን ስልክ ቀጥታ ሞባይል ማግኘት አትችልም?
እሺ እሺ። ቆይ ወይ እንዲደወሉ ሀምሳ ጸርግ ሁለት ስሞትም አልበል።
መልካም ስራ ቤት መልካም ስራ።
አዎ እሺ እሺ ልደውል።